ሌላው
ቤርሳቤ ነኝ አቤት።
እሺ ቤርሳ እንዴት ነሽ? መልሼዋለሁ ወደ ምግብ ቤቱ።
hello ምን አልከኝ?
ምግብ ቤት መልሼዋለሁ።
እ ስንት ነበረ?
አርባ ሰባት አርባ አንተ አርባ ሰባት?
ገጥራት አርባ ስንት አልከኝ? አርባ ሰባት አርባ አዎ አርባ እሺ፣ ሰባት እሺ አርባ መልስ አለ አይደለ?
አዎ መልሼያለሁ።
በቃ ካንስል ይሆንልሃል።
እሺ እሺ ቆይ አገኘሃለሁ አንተ ትዳደግ እንዴት